ሄሎ
ሄሎ አቤት።
ሰላም ጸዳለ፣
አዎ፣ ከችፕችፕ ነበር የምደውልልዎት።
እሺ፣ ይቅርታ ትላንት የሚመጣ ድንች ነበረዎት አይደለ? deliver አዎ።
ቤቱ ትላንት ሆነ። አዎ፣ አዎ፣ መቀበል አልቻሉም ነበር።
አዎ።
ቢሮ ነው እንትን location የሞሉት።
ከአንበሳ ጋራጅ አዎ፣ ገርጂ አዎ፣ እሺ። ይህንኛው አሁን እ፣ ትላንት መቀበል ስላልቻሉ ተመላሽ ሆኖ ነው ለነገ ይወጣልዎታል። ለሌላ ጊዜ ግን ምንድን ነው የሚያደርጉት? ቅዳሜና እሁድ ላይ deliver date ኡ እንዳይደርስ አድርገው order ያደርጉ።
እሺማ፣ እሺ። ቅድም ደውለሽልኛል እኮ አሁን።
okay ነው።
አዎ፣ አዎ፣ በቃ፣ ተሳስኩ ጋር እሺ።
ነግረሽኛል። ነገ ነው የምቀበለው አይደል?
አዎ፣ አዎ።
እሺማ፣ እሺ፣ እሺ፣ እሺ፣ እሺ። መልካም ቀን። እሺ።
ቻው።